አውረሳለኝ የሆነ እንትን ነበርና አላበራልኝ አለ።
ምን
ቤቲንግ ቆርጬ ጊዜው አልፏል አላበራም አለ።
እስቲ ንገረኝ። እሺ ካሸርቆት
ኦድን ነው
አዎ አስራ ሁለት
አስራ ሁለት ዘጠና አምስት እሺ
ሀያ ሁለት እም፣ ሰማንያ ሰባት
እሺ አራት ጨዋታ ለስቶ ነው ባህል። እሺ check እ?
አድርገው። አራት ጨዋታ ወድቋል።
ነው አይደል?
አዎ
እሺ